ከቢጃ ኢትዮጵያ እንደምደወልዎት እሺ
ከቢጃ ኢትዮጵያ ነው የምደውልዎት። አዲስ የቢጃ መለያ ልከን ነበር ቴክስት።
አዲስ መለካችሁ ነበር የቢጃ መለያ ቁጥር ነበር።
አላየሁትም። ሊሆን ልንገርሽ።
እሺ ወይም ደግሞ አሁን ልንገሮት የያዙት ደንበኛችሁ ምናልባት ከሶት
እሺ አርባ ዘጠኝ
አርባ ዘጠኝ ሀያ ስምንት
አርባ ዘጠኝ ሀያ ስምንት አዎ ዜሮ ሁለት አርባ ዘጠኝ ሀያ ስምንት ዜሮ ሁለት ሁለት
ስልሳ ሁለት እሺ አዎ ይሄ አዲሱ የቢጃ መለያ ቁጥሮት መርቀን